Hello, Hello. Hello.
hello. Ahmed, ሰላም ጤና ይስጥልኝ።
hello.
Hello አይሰማ ይሰማል።
ካትሊን ስቶን ሆምስ ነበር የደወልኩሎት። እንዴት ሰነበቱ?
ምን አልሽኝ?
ካትሊን ስቶን ሆምስ ነበር የደወልኩሎት።
እሺ።
ስለ አክሲዮን ጉዳይ አውርተን ነበረ ከዚህ በፊት።
አዎ፣ አዎ፣ አዎ አስታወስኩሽ። አዎ።
አዎ ወደ office መጣለሁ ብለውኝ ነበርና አልተመቸትም መሰለኝ።
አይ ለጓደኛዬ ነበረ ሳይመጣ አልቀረም መሰለኝ። ጓደኛዬ ነበረ
Okay እሺ። ማን ነበረ እሱ ስሙ?
ስሙ ግዛው።
Okay እሺ። እም፣ በዚህ ሳምንት ነበር የመጣው ወይስ?
እኔ ያስታውስ
እሺ። ለ data ስለምፈልገው ነበረ የእሱን ስልክ ምን ይሰጡኛል?
አልሽኝ?
ለ data ስለምፈልገው ስለነበረ ነው። የእሱን ስልክ ይሰጡኛል?
ወይ እኔ እንጃማ። እስኪ ልውልትና ከመጣ መጣም
ምን አሉኝ?